ጤናስጥልኝ hello hello hello ጤናስጥልኝ Donkey Tube
አብሮ ይስጥልን። ቅድም ደውዬ ተቋርጦብኝ ድጋሚ ደውዬ ነው።
እሺ ምን ነበር ወንድሜ?
አይ YouTuber ነበርና information ኡ እየሰጣሽኝ ተቋርጦብኝ ነው እና እሺ
በአካል መጥቶ ለመማር ምን ያህል ነበር ክፍያ?
ክፍያ በ credit hour ሰባት መቶ ሀምሳ ብር ነው።
okay
total credit hour ኡ ሀያ credit hour ነው
እሺ
እና የሚሰጠው ኮርስ ለሶስት ወር ነው። ስለ YouTube algorithm አዎ፣ ስለ YouTube algorithm እና ስለ ስብዕና ግንባታ ራሱ ኮሜዲያን እሸቱ ይሰጣቸዋል class።
እሺ ኦንላይን ሲሆን
ኦንላይን ሲሆን ደግሞ እምን- ትምህርቱን ትምህርቱ አይለያይም፣ ልዩነት የለውም ትምህርቱ። ነገር ግን በምትልኩልን email link እንልክላችኋለን። ያ link የሚቆየው ግን ለሀያ አራት ሰዓት ነው። ከሀያ አራት ሰዓት በኋላ ይነሳል link ኡ። በተመቻችሁ ሰዓት በሀያ አራት ሰዓት ውስጥ ማየት ይቻላል። ከዛ አንዳንድ ጥያቄዎች ሲኖሯችሁ ደግሞ በ Zoom meeting ከኮሜዲያን እሸቱ ጋር መገናኘት ጥያቄ መጠየቅ ትችላላችሁ። እንደዛ ነው ትምህርት ሂደቱ።
አድራሻው የት ነው? በአካል መጥቶ ለመማር
CMC ሚካኤል አጠገብ Economic Association ህንፃ ላይ ነው። ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
information አመሰግናለሁ። ግን እሸቱንም ማግኘት ይችላሉ አይደል? እንዴ በስልክ
አይ የግል ስልክ የለውም ኮሜዲያን እሸቱ። ጉዳይ ካሉት ግን ጉዳዮትን ማድረስ ይችላሉ።
አይ እኔ በእርግጥ እንትን ነኝ የ journalism ተማሪኝ እና ተማሪ እና ምናልባት እንዴት በዚህ ዘርፍ ብቁ መሆን እችላለሁ የሚለው በጣም እንትን እንዲለኝ አንዳንድ ነገር እንዲለኝ ፈልጌ ነበር እና ከሱ እንትን ተሞክሮ ለመውሰድ ፈልጌ ነበር እና
ሚዲያ ላይ የሚሰሩም ብዙም ሰዎች አሉ YouTube ን የሚሰለጥኑ። YouTube ን ብሰለጥን በጣም አሪፍ ነው። እንዲሁም ከአንተ ጋር በደንብ ነው relate የሚያደርገው።
ካልኩኝ ብዬ ነው። እሺ